ጤና ይስጥልኝ ሙሉ ስፖርት ነው እባክዎ ምን ልርዳዎ?
ሙሉ ስፖርት እየሰራ አይደለም። ሙሉ ስፖርት ተቋረጠ።
ምንድን ነው የሚሉት?
Aviator ስገባ have been disconnected ይለኛል።
disconnected ነው የሚሉት?
አዎ ብርም ሳስገባ ብር እየቀበለኝ አይደለም።
እስቲ screenshot አድርገው ይቆርጣል?
ይላኩልን።
እ?
screenshot አድርገው ይላኩልን። ስል- ቴሌግራም ላይ ስልክ ልስጦት ያዙ።
ቴሌግራም ላይ እሺ።
ዜሮ ዘጠኝ ሰባ ስምንት
ሊያስል ግን አዎ ዜሮ ዘጠኝ ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ
ሰላሳ ዜሮ ስድስት
እሺ እሺ መልካም ቀን